ጤና ጤና ይስጥልኝ ነው።
በወጌሻ ላይ ተመዝግቤ ነበር ለመማር ማለት ነው ኦንላይን ማታ ላይ ኢንተርኔት ማግኘት ስላልቻልኩ ማታ ላይ
ድምፆት ራቅ ብሏል ትንሽ አይሰማም። ምን አሉ?
የወጌሻ ተመዝጋቢ ነበርኩ እሺ
እና ማታ ላይ ኢንተርኔት ማግኘት ስላልቻልኩ ትምህርቱ አልፎኛል። የት ነው ቴሌግራም ላገኝ የምችለው?
ቴሌግራም group ኡን join አድርገዋል።
አዎ
እ ስለዚህ ቴሌግራም ላይ ይጻፉላት በዚህ በዚህ ምክንያት class ኡ ስላመለጠኝ ድጋሜ link ኡ ላኩልኝ ብለው ለማኪ ይጻፉላት። ማኪ ትባላለች ቴሌግራም ላይ ያለችው እሷን contact ያድርጓት። አሁን okay በደወሉበት በሰባ አምስት ቤቱ ቁጥር ቴሌግራም ላይ ማለት ነው።
okay መልካም እሺ እሺ እሺ፣ እናመሰግናለን። መልካም ቀን የሚሉት እሺ